hello hello፣ ጤና ይስጥልን።
አቤት፣ አብሮ ይስጥልን።
ሰሚር አዎ ሰሚር ነኝ።
እሺ፣ ከዊፕላስ ሶሉሽን ነበር የምደውለው።
አ የትናንቷ ልጅ ነሽ?
የትናንቷ ልጅ አይደለሁም፣ ግን ከዛ ነው የምደውለው።
okay። እሺ፣
ሰላም ነው?
እንዴት ነሽ?
ደህና ነኝ። account ኦችን active እያደረግን ነው እና እሺ፣
አንዳንድ ጥያቄዎችን ለመጠየቅ ነበር። ይቻላል?
ይቻላል። ጠይቅ።
እሺ፣ ምንድን ነው የምትሰጠው አገልግሎት ሰሚር?
እኔ ነጋዴ ነኝ። ያው ሞባይል መጠገንና ሞባይል ሽያጭና ጥገና።
እሺ፣ የሱቅ ስም ምንድን ነው?
እ፣ ምንሽ እንትን ነው ሞባይል ጥገና ብለሽ ያለሽ?
እሺ፣ እኮ ሰሚር ልበል?
አዎ እንደዛ ብለሽ ሰሚር ሞባይል ያዥ።
ጥገና እና አዎ፣ በ- አዎ
እሺ፣ ሽያጭ
በቃ ጥገና። አይ ቆይ ይቅርታ፣ የት ነው አድራሻ?
ይርጋ ኃይሌ መርካቶ ይርጋ ኃይሌ እሺ፣ አ መርካቶ ይርጋ ኃይሌ። እሺ፣ እ፣ contact person አንተን ነው አይደል?
አዎ ሰዎች እቃ ምናምን ቢፈልጉ አንተን ነው የሚያገኙህ እና ሰሚር ማ
ሰሚር ሀቢብ አቤት። እሺ፣ ስልክ ቁጥር ይሄኛው ራሱ ነው?
ይሄ ነው ራሱ ነው። አዎ።
እሺ፣ ሰባ ሀምሳ አምስት ሰባ ሰባት እ፣ የስራ ቀን
ከሰኞ እስከ ቅዳሜ ከሶስት ሰዓት እስከ አስራ ሁለት ሰዓት እሺ ከሶስት ሰዓት እስከ አስራ ሁለት አስራ ሁለት ሰዓት እሺ እ፣ ሎጎ አለ እንዴ ሰሚር
ሎጎ የለኝም።
እም፣ ቢሰራልህ ፈቃደኛ ነህ
ወጪ የሚያስወጣኝ ከሆነ አዎ አያስወጣህም እ እ አያስወጣህም
እሺ አቤል ሰላም ነው? አለን ንግድ እሺ፣ አሪፍ።
ፈቃድ መታወቂያ ወይ TIN number ማግኘት እችላለሁ
ንግድ ፍቃድ የለኝም። ለምን መሰለሽ እሺ።
ትንሽ ቦታ ላይ ነው የምሰራው።
አዎ መታወቂያስ
የራሴ መታወቂያ አለ።
እሱን ፎቶ አንስተህ ትልክልኛለህ
እሺ ልኬላታለሁ፣ ግን እ፣ ለእንትና ለምን አንስታው ነበር መሰለኝ ፎቶ አንስተዋለች ማ- አንዴ system ላይ ላይ
system ላይ ይሁንና ካልሆነ እ፣ ትቻለሽ። አዎ እሺ አንዴ ጠብቀኝ
አገኘሽው?
አዎ ቆይና እንዴ አልከፈተልኝም። አዎ አግኝ አዎ አዎ አለ በቃ አለ። እሺ አመሰግናለሁ። መልካም ቀን።
እሺ ምን ችግር የለም።